ጤና ይስጥልኝ ሄኖስ ስፖርት ነው። በምን ልርዳው
ከ wallet ያለ ብር ወደ ቴሌብር አስተላልፌ ቴሌብር ላይ ደግሞ አያሳይም። በአየር ላይ ሆኖ እንደሆነ እሱን እንዴት ለማድረግ ከ transaction history ያልገባለሁ screenshot አድርገው በቴሌግራም ይላኩልን።
ምኑ ላይ
ከ transaction history አለ more የሚለው ላይ ሲገቡ transaction history ያገኙታል። ከዛ ላይ የ- ከባንክ transaction ላይ screenshot አድርገው ይላኩልን ያልገባሉት።
በቴሌግራሙ የትኛው ነው የእናንተ?
እዛው ጥያቄ ምልክት አለች፣ እዛው ላይ አለ አለላችሁ።
እዛው ላይ አለ።
አዎ ጥያቄ ምልክት አለ፣ እዛ ላይ አለሉት።
እሺ።